ሄሎ
ሄሎ ሄሎ ሄሎ፣ ሰላም
ሰላም ነው።
ሰላም፣ እግዚአብሔር ይመስገን።
እ እንዴት ነበረ መተግበሪያችሁን ከእግር ከእንትን ላይ link ተነክቼ ነበረ እና ያገኘሁት።
okay፣ application ኡን አውርደውታል?
okay application ኡን አውርጄ ነው order ማድረገው።
አዎ፣ application ካወረዱት በኋላ order ማድረግ ይችላሉ በሱ
okay ዋ- ዋጋውም detail ኡ እንዳለ ስለሚያሳዩት ይሞክሩትና እንዴት ነው ሽንኩርቶች ምናምንም አሉ?
አዎ፣ ሽንኩርት፣ ቲማቲም፣ እ፣ ቃሪያ ሁሉ ነገር አለ።
እሺ በቃ እዛው ላይ ዋጋውን እዛው ላይ ነው የምናየው አይደል?
አዎ በ individual እና በፎርቲም አለ በ group እዛው ላይ እዩትና የሚ- ግራ የሚያጋባ ነገር ካለ መልስ ይደውሉልኝ።
እሺ እሺ።
እሺ እሺ። መልካም ቀን።